ጋር ተንደርና ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ደውዬ ነበረ በዚህ ስልክ ከ We Plus Solution ነበረ ብዬ አውርቻቸው ነበረ እሺ እና እንትኑን app ኡን አይቼው ነበረ ምናምን ብለው ነበረ። ሌላ ሰው ነበር ያነሳው መሰለኝ።
አዎ አዎ አዎ እና link ኡ እንደዛ link ኡን ከሚ- ከ- በ link ኡ ከሆነ ወደ ቀጥታ ወደ application ኡ አይወስዶትም እና በጣም- ኖርማሊ አንዴ በጣም ይቅርታ መልሼ ልደውልልሽ። በሽንት እሺ ሳይክል ሆንኩ ነው።
እሺ እሺ አመሰግና እሺ ደውይልኝ